ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ሄሎ አቤት
ወይ ሰላም ነው?
አለን እግዚአብሔር ይመስገን።
ብሩክ አለ እንዴ? ብሩክን ፈልጌ ነበር።
ብሩኬ ወጥቷል ግን ይመለሳል። ማን ልበል?
ብሩክ ነኝ ካረካ የ- የመኪና እንትን ጨርሰን system እሺ።
ልኮ download አድርገን ጨርሰናል እና እሺ
እንዴት ነው እንትን የምናደርገው? ብላ- ቆይ አንዴ ጠብቀኝ። እሺ ብሩክ መስመር ላይ እሺ እ፣ ተስፍሽ ተስፍሽ ብሩክ አረካ ልላክልክ
ሄሎ
ወይ ተስፋ ወይ ብሩክ እንዴት ነህ? ሰላም ነው?
አሉ brother ና አለን አለን።
ብሩክ የመኪና game ልኮልኝ ነበረ ለሰው ሌላ customer አውርዷል እና ማን ነው ብሩክ?
ብሩክ እዛ እናንተ ጋር እሺ እሺ።
አውርዱ አውርዱ ብሎ አውርደን ጨርሰናል እና እንዴት ነው እ፣ እንትን ጨዋታ የምናስጀምረው?
እህ እህ።
ኤዲክስ ሌላ ልላክልና ታሳስልኛል ብሩክ ቆይ አንዴ ሊሆን ነው የታለ? ኤፍሬም አርጉ shop አዲስ shop ነው አዲስ shop ነው ምንድን ነው ብሩክ?
ያኛው ተዘግቶ ጉኖ ማዞሪያ ሁለት የሚለው እሱ ላይ ነው። አዲስ አበባ
okay እሺ shop ልፈልግ መጀመሪያ ካይሮን ላይ አሁን ለጊዜው shop ስለሌለ ልፈልግና ላገኝና ልክላለሁ ብሩክ ጠብቀኝ በቃ ሌላ ሌላ ቲቪ ገዝቶ ነው የሚሰራው ሌላ አ
እና እንትኑም ልኮ ብሩኬ download አድርጎ አድርጓል።
አ ገብቶኛል ፋይል ልፈልግና እነግርሃለሁ እሺ